ሄሎ ሄሎ ሰላም ጤና ይስጥልኝ መክሊት አብሮ ይስጥልን።
ከዊ ፕላስ ነበር ምደውልልሽ ከየት?
ዊ ፕላስ የእኛን መተግበሪያ አውርደሽ ነበር አዎ ለአሽከርካሪነት ነው ወይስ ለተጠቃሚነት
ለተጠቃሚ ነው።
እሺ አንቺ የተመዘገብሽውን አሽከርካሪዎች የሚመዘገቡበት ላይ ነው አዎ እና ተጠቃሚ ከሆንሽ ዊ ፕላስ Solution User የምትላለች okay እሷ ላይ register እንድታደርጊ እና ሶስት መቶ ሀምሳ በላይ ጌሞቻችንን እንዲሁም አሸናፊ የምታደርግሽን referral code እንድታገኚ ለመንገር ነው።
እሺ አመሰግናለሁ።
እሺ አመሰግናለሁ።
እሺ